ጤና ይስጥልን።
አብሮ ይስጥልን።
የሆነ እንትን አምቡላንስ አገልግሎት ፈልገን እሺ ይቻላል።
ምኒልክ emergency ነው ያለነው።
ከምኒልክ ነው።
አ ምኒልክ
እሺ ለምን ነበር?
CT scan brain ተፈልገው ነው።
አሁን አልደወላችሁልንም? በሌላ
አልደወልንም። ማንም አልደወለም። አደወላችሁ?
አይ የደወልን ነው። በቃ አሁን ከአዲስ ሄደውን እና CT scan with contrast ያሉ ነው እና ብሬን ብሬን ሲቲ ስካን ዊዝ ኮንትራክት።
አ
እሺ brain እሺ brain with contrast ከሆነ ሰባት ሺህ ስድስት መቶ ብር ነው የሚሆነው።
ሰባት ሺህ ስድስት መቶ
እሺ ቆይ አንዴ ጠብቅኝ።
እሺ
በቃ ችግር የለም እያሉ ነው እና
okay። ይምጣ አምቡላንስ
እ እ አምቡላንስ ይምጣ።
አዎ ይምጣ እሺ በዚህ ስልክ ሌላ ይደውልላችኋል። ሌላ ሰው ይጠብቁ።
ችግር የለውም እዛው እኔና እኔም እሺ ስልክ ሲደወል ያንሱ። እሺ
እሺ እሺ